ጤና ይስጥልኝ።
hello አቤት፣ ሰላም ናችሁ?
ዋሽንግተን ነው የምደውለው።
አንድ patient ነበረ brain CT with C-spine የሚያስፈልገው እሺ፣
ጥቁር አንበሳ ነበር እና ነበር እና ዋጋውን በዛውን እንድትነግሪኝ ነበረ።
እሺ፣
አ፣
ሁለት ሺህ አምስት መቶ ነው።
እሺ በቃ አሁ- አሁን ይምጡልን በቃ።
ይህን ቁጥር ላስተላልፍ ነው።
አዎ ኤምዚ አስተላልፊልኝ። አዎ C-spine ጨምሮ ነው አይደለ? ይቅርታ
አቤት፣ C-spine ጨምሮ ነው አይደለ? brain CT ሁለት ሺህ አምስት መቶ
አዎ፣ እሺ thank you በቃ እንትን በያቸው አስተላልፊልኝ።
እሺ።
እሺ እሺ ቴንክ ዩ